hello ጤና ይስጥልኝ። ቦሌ ሩዋንዳ ሆስፒታል ዋሽንግተን ዋሽንግተን እንትን ሄፒታይተስ ክትባት ክትባት ይኖራቸዋል እንዴ?
ሄፓታይተስ ምን
እ
ምን አይነቱ ነው የፈለጉት?
ሄፒታይተስ ክትባት ውሰዱ ተብለን እኮ A ነው B ነው C ነው የቱን ነው የፈለጉት?
አ- B የ B
እስኪ ስልክ ልስጥዎት። ሌላ
እሺ እሺ እሺ ዜሮ ዘጠኝ ሰማንያ ስምንት
ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ሰማንያ ዘጠኝ ሰማንያ ዘጠኝ አዎ
እሺ እሺ አመሰግናለሁ።